ጤና ይስጥልኝ ቢጀ ኢትዮጵያ የደነኝ ባኮ ምልልዶ ጤና ይስጥልኝ እማማ እሺ ለማስጠገን ነበረ እሺ ደመኛ ስሜ ቢጀ የመለያ ቁጥር ወይ ቲን ነንበር ይነግሩኛል እሺ ቲን ነንበር ልንገርሽ እሺ
ሁለት ዜሮ ሁለት ዜሮ
ኖ ኖ ሶስት ዜሮ ሶስት ዜሮ አድርገው ዜሮ እሺ አርባ ሰባት አርባ ሰባት ሰላሳ ስድስት ሰላሳ ስድስት
ዜሮ ዘጠኝ ስድስት ዜሮ ዘጠኝ ስድስት አ እሺ መስመር ላይ ጠብቁኝ አንድ ጊዜ ልፈልግሎት እሺ
የፈለኩት ዶክተር ወደሚያቸው መስመር ላይ ጠብቁኝ አንድ ጊዜ እሺ ችግር የለም
ሚልካ ግሮሰሪ ነው ደንበኛችን አ ሚልካ ግሮሰሪ አዎ
የት አካባቢ ነው የሚገኘው መስቀል ፍላወር
መስቀል ፍላወር ልዩ ቦታው ምንድን ነው ሰላሳ አራት ኮንዶሚኒየም ጀርባ ሀቫና ጀርባ እሺ ማን ልበል ስሞት ደመኛችን እርስዎ የመስመር ኃላፊ ናት ወይ አዎ የመስመር ኃላፊ ነኝ እማ እሺ የደመኛችንን ስም ይነግሩኛል
እ ምድራዊ
ምን አሉ ምድራዊ ምድራዊ ምድራዊ እሺ አ።
የአባታቸውን ስም ያውቁታል አንድ ጠብቂኝ እሺ እማ ሲሳይ ሲሳይ አ
ስልክ ቁጥራቸውን ይነግሩኛል ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ሶስት ሀያ ሶስት
ሀያ ሶስት አልሽ አዎ ዘጠና ሶስት አርባ ዘጠና ሶስት አርባ እሺ ምንድን ነው የተበላሸባቸው
I I think በረዶ እየሰራ አይደለም እና እንደዛ ነገር ነው ያዘቀዘላቸው እየቀዘቀዘላቸው አይደለም የድራፍት ማሽኑ ነው አይደል አ አ
እሺ መዝግቤልዎታል ለሚመለከተው ክፍል አስተላልፋለሁ እሺ እማ አመሰግናለሁ።
ሌላ መረዳት ነገር አለ የለም እማ አመሰግናለን